ለኔስትሊንግ ስፖርት ባኮም ልርዳት
ሰላም ነው። እንትን በተደጋጋሚ ደውዬ ነበር አጋጣሚ እና ቴሌግራም የሆነ ጨዋታው አልቋል፣ ግን ያልተለቀቀ እንትን ኦፕትን ነው የሚለው እስካሁን እና በቴሌግራም ላክልኝ ብላኝ ትላንት ቁጥሩን ነግሬያት ነበር ለአንዷ አንዳንድ መሳሳይ ዛሬ ደግሞ በቴሌግራም ብላኝ ነበር። ቴሌግራም አክሰስ ማግኘት አልቻልኩም እና ጥያቄ ምልክቱ ጋር አልሰራሉትም።
አይ እኔ እንጂ ቴሌግራም ማግኘት አልቻልኩም። በትንሽ ስልክ ነው የምጠቀመው አንዳንዴ ሰው ነው እንትን የምለው እና
እሺ እስቲ ትላንት ቁጥር ነግረን ነበር።
ትላንት ተናግሬ ነበር።
እስቲ ቁጥሩን ይንገሩኝ።
ተከታዮች ድጋሚ ንገርሽ። እሺ እም፣ አስራ አምስት አስራ አምስት
ስልሳ አምስት ስልሳ አምስት
ስልሳ አምስት ሰማንያ ስድስት እም፣
ሀያ ዘጠኝ
ሀያ ዘጠኝ ሰማ- ሰማንያ ሁለት ዜሮ አራት ምንድን ነው እንትኑ አልተለቀቀም ነው?
አዎ አዎ ኦንላይን እየተጫወትኩ ነበር እና ም።
የሆነ ጊዜ አለ ብዬ ቅዳሜ እንትን እም፣ ጨዋታዎችን ለመጫወት እንትን ስል ዜሮ ነው የሚለኝ እና እህም።
እኔም አጋጣሚ ላይ score አየሁት እና የቀረውን ጨዋታ ተ- እንትን ብሎ አልቋል። already ያለቀ ጨዋታ
እም፣ ስለዚህ አልተለቀቀልህም አንተ። እሺ open ነው የሚለው እስካሁን። ከዛ እስካሁን?
በኋላ ያሉት lost ትላንታውን የተጫወትኩት lost ያደረገ ምናምን ቶሎ ቶሎ እንትን ያደረገዋል።
እሺ እ፣ ድጋሚ ይታይሎትና ይለቀቅሎታል። እ፣ የ- ተጫውተዋል አይደለ እንትኑ አልተራዘመም።
እ፣ አዎ ሀ- እንትን ነው ምናልባት ይሄ አንድ ball ምናምን ስለሆነ data የሆነ result ኡ ቶሎ ላ- ላይደርስ ይችላል ብዬ ነበር። እንትን ምን ስለሆነ ቆየ አንድ ቦል አንድ ቦል ነው። እሺ ድጋሚ check እናስደረግሎትላ።
አ፣ ክለቡ በጣም የታወ- የሚታወቀው እግር ኳስ ላይ ሆኖ ግን እንትኑ አንድ ball ነው እና ምናልባት የተራዘመ ግን የለም አይደል? የተቋረጠ ወይ ምናምን።
አየለም እሺ እሷ ብቻ ናት open የምትለው። ከዛ live score ታያል አልፏል።
እሺ ቼክ እናደርግለታለን።